ನಾನು ರಾವಾಗ ಹಂಗೆ Which rabbit है हेलो ಹಲೋ ಹಾಂ ሰላም ነው ሰላም ሰላም ነው አለን አለን እንትን ብር አሁን ዊዝድሮ አድርጌ ነበር እሺ አ፣ አልገባልኝ ምን አልከኝ አልገባልኝ ዊዝድሮ አድርጌ ስልክ አልገባ ንገረኝ ዜሮ ዘጠኝ ሀምሳ አንድ እሺ ዘጠና ሶስት እሺ አርባ ስድስት እሺ ስልሳ
አሁን ነው
አዎ አሁን
ስንት ብር ነው
ሶስት ሶስት ሺ አዎ ገብቶልሃል እሺ ቀርቷል አዎ እሺ እሺ